Hello ጤና ይስጥልን ቤተሰቦች
እንደት ነው ወንድሜ?
ያለን አለን ሰላም ነው።
ሰላም ነው። ውድድራው ብር ጠፍቶብኛል። ትናንት ማታ በዚህ በደወሉበት ቁጥር ነው።
አዎ ሁለት ቦታ ሀምሳ ሀምሳ ሺህ ነው መቶ ሺህ
ስንት ስንት ነው?
ሀምሳ ሀምሳ ሺህ ሁለት ቦታ ነው መቶ ሺህ ብር።
መቶ ሺህ ብር
አዎ
ሌላም ብሮች አድርገሃል አይደል?
አ
ሌላም ብሮች አድርገሃል
ሌላ አ ሌላ በስልክ ሌላ ስልክ ነው OK።
ሁለት አንድ ቦታ ሀምሳ አንድ ቦታ ሰላሳ ቦታ ሰማንያ ነው። ሄሎ
ሄሎ
አ አ approved አድርጌልሃለሁ። እሺ
አ approved አድርጌልሃለሁ። ትንሽ ጠብቆ ይገባልሃል። እሺ ወደ account
ስንት ተጋ እስከ ትናንት ማታ ነው።
ካ የትናንት ማታውን ሀምሳ ሀምሳ ሆነ ማለት ነው።
okay ሰማንያው ሌላው ላቀቀው
ሀምሳ ሀምሳውን ነው የለቀኩልህ። እሱን check አድርገው መጀመሪያ እሺ።
እሺ ታንክ ዩ ተመዝግናል።